ሄሎ Hello ጤና ይስጥልን።
ሰላም
እግዚአብሔር ይመስገን። ከ We Plus Solution ነበረ ምንደውልሉ።
አወኩኛ ትናንትና ደውልሽ ነበረ።
አዎ አዎ አዎ፣ መረጃዎችን ለመጠየቅ ነበረ active ን ለማድረግ ማለት ነው። system ላይ የተመዘገቡትን
እ?
በ We Plus company እንትን app ላይ ተመዝግበው ነበር አይደለ? የተመዘገቡትን service ኦች አሁን ላይ system ላይ active እያደረግን ነው እና እኮ ትናንትና ጠየቅሽኝ እኮ ሙሉ መረጃውን ሰጥተኛል።
ሰጥቼሽ ስልክ ልክልና መታወቂያ ምናምን ትልካለ ብለሽኝ ነበር።
እሺ ልኬልሃለሁ አይደለ? ቁጥር message ኡን አልደረሰኝ እሺ እሺ እንደሱ ነው።
እሺ